ጤና ይስጥልን ዋሽንግተን የህክምና ወኪል
አብሮ ይስጥልን።
አቤት
እንትን አምቡላንስ ፈልገን ነበረ ከ brain MRI።
brain MRI አዎ with contrast ነው without
እ?
with contrast ነው without ታዘዘላችሁ
አይ refer ነው ከእንትን አይገባለች እ።
with contrast ነው without የሚባላል brain MRI ዋጋቸው ስለሚለያይ ነው without ጠይቀው contrast ዶክተሩ ከሆነ ደውይ ብሎ ስልክ ሰጥቶኝ ነው።
ልንገርሽ ዋጋውን እና without contrast ከሆነ አምስት ሺ ሶስት መቶ ነው with contrast ከሆነ ደግሞ ስምንት ሺ ስድስት መቶ ነው ስምንት ስድስት መቶ እና አምስት ሺ ሶስት መቶ without ከሆነ ሶስት መቶ አዎ እኮ ዛሬት ነው እሺ እንደዛ ከሆነ አምስት ሺ ሶስት መቶ ከየት ነው ያልሽ
ከእንትን ነው ከጥሩነሽ መልሼ ልደውል አንዴ ነግሬያቸው እሺ ነገራቸው